ወይ
hello hello አቤት።
አላዛር customer ስልክ አያነሳም ብለህ አሳውቀን ነበር።
አይ በሌላ ስልክ ደወለልኝ አይቼዋለሁ።
okay ተገናኛችሁ። ሰማንያ ስምንት አዎ፣ አርባ አራት አይደለ?
አይ ሌላ የሆነ ስልክ አውጥቼ ቤት ነው።
ሰማንያ ስምንት አርባ አራትን እኮ ነው የነገርከኝ
አዎ እሱማ order ነበሩ።
እኮ ተገናኛችሁ አይደለ?
አዎ ተገናኝተን በቃ እሺ